ይቅርታ ተቋረጠ ከቤት ቤት ነው የምደውለው hello አይሰማም hello hello hello
አቤት ይሰማዎታል አዎ እሺ ተቋረጠ አሁን ቤት ቤት ደውሎ ነበር አይደል አዎ ቤት ቢት አዎ አይ አውርድ ላሉ እስኪ ነው ዘጋዋል እህ
እንትን ነበር የተንጠለጠለ ገንዘብ ነበር እኮ ቆይ አይዝጉት account check ስለማደርግ እሺ አይዝጉት እሺ እሺ እሺ
ወደ ደወሉበት ቴሌብር ቁጥር ነው አይደል እ እ እ ወደ ደወሉበት ቴሌብር ቁጥር ነው ያዘዙት ወደ ደቡብ ባ ከኔ ከኔ ወደ ቴሌብር ማለት ነው።
አዎ ሀያ አንድ አስራ ስድስት ሀያ ስምንት ሰማንያ ስምንት ትክክል
እሺ አሁን ገብቶሎታል አንዳንድ ሰዎች account ስለሚሳሳቱ ብዬ ነው ምንም ችግር የለሽም። thank you መልካም ቀን እሺ
thank you